Oye. ሄሎ
እኔ አይደለም ዋይፋይ ነው የጠፋብህ።
እና ዋይፋዩ በእጅ አይደለ እንዴ ያለው?
ሄሎ
አቤት።
እ ዋይፋይ ነው የጠፋህ። እሺ በቃ ለማንኛውም መንዲዳር ነው
መንዲዳ ደረሳችሁ?
መንዲዳር
በቃ ተቀ- ተቀድሙኛላችሁ፣
ትናፍቁኛላችሁ።
ተቀድሙኛላችሁ። በቃ
እሺ እኛ ደግሞ ትናፍቀናል።
ነገ ጠዋት ምን ችግር አለ ታዲያ? ዘጭ አደርጋቸዋለሁ በጨረር
ያ- እንትን ሪፖርት ይዘና ለነገ
የምኑን
የዋልክበትን ያመሸበትን የእዛውን የቆየበት ኧረ ዘጭ ነው ዘጭ ነው። ምን ችግር አለ?
ከአንተ ምን አለብህ? ምን አለብህ? እሺ በል ደህና ደር። በሰላም እሺ እሺ ቻው እሺ